ጤና ይስጥልኝ BestBet
ጤና ይስጥልኝ።
ሰላም
መቶ ስልሳ ብር መድቤ ሁለት ሲሆን እንዲወጣ አውቶማቲክ አድርጌው እህ
መቶ ስልሳ ብር መደብኩና እሺ
በሁለት እንዲወጣ አውቶማቲክ አድርጌው ምንድን ነበር እየተጫወትክ የነበረው?
plane
እሺ Aviator ነው ከዚ- JetX ነው?
አዎ ከዛም ልክ ሁለት ስትደርስ ፈነዳችና አውቶማቲክ ላይ ነበር አልወጣም ብሩ
OK ስ- ቆይ እሺ አንዴ ጠብቀኝ።
ሄሎ
አቤት ሄሎ፣ አቤት ሰላም ነው ሰላም ነው አለን አለን። እሺ ምን ነበር ጥያቄ?
ጥያቄው መቶ ስልሳ ብር መደብኩና ማለት ነው እሺ
plane ሆነች እየተጫወትኩ እያለሁ እሺ
በሁለት እንድትወጣ አውቶማቲክ አድርጌው ነበር እሺ
ልክ ሁለት ስደርስ ፈነዳች እሺ ብሩ አልወጣልኝም
exactly ሁለት ላይ ከፈነዳ ብር እንትን አይደለም።
አ- አወጣም አዎ ከሁለትና ከዛ በላይ መሆን አለበት።
እም፣ ከዛ በላይ ሲሆን ነው የሚወጣው። automatically ካረከው ከሁለት በላይ መሆን አለበት።
አ፣ በሁለት አይወጣም ማለት ነው ከሁለት አይወጣም ነው። exactly ከሁለት በላይ መሆን አለበት።
እም፣
እሺ